እግዚአብሔርን እሱን የያዘ ሰው አይወድቅም። ማርያምን በኩራት ነው የምናገረው። በቃ ማርያምን እግዚአብሔርን የያዘ ሰው nobody እኔን ማንም ሰው መጣል አይችልም። የደገፍኩትን አውቀው አጥለኝ ማን ገብቷል። የምፈልገውን ማድረግ የምችለው ነገር ሁሉ እግዚአብሔር ይዤ ያደርገዋል። እንደው ማርያምን እግዚአብሔርን የያዘ ሰው አይወድቅም። በኩራት እናገረዋል። የያዝኩት እሱን ነው። ምንም አይነት የምኮራበት የምመካበት ገብቷል የለማ